ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከ ChipChip ነበር የምደውልሎት።
እሺ order አድርገው ያልመጣ item ነበሮት እ order አድርገው አዎ፣ አይ መጡ።
ያልመጣ አሉ?
ዛሬ መጣ።
ሁሉም መጥቷል።
ሁሉም መጥቷል። አዎ እሺ እናመሰግናለን። check እሺ።
ለማድረግ ነበር።
እንትን መጣ እንዴ ድንች ባለ 25 ብሩ መጣ። ትናንት order ስናደርግ የለም ብላችሁ ነበር።
እ፣ አዎ የለም። እስቲ ዛሬ ላይ platform ኡ ላይ እስቲ check ያድርጉት።
ቼክ ላድርግ?
አዎ ካለ ኦርደር ያድርጉ።
እሺ።
እሺ እሺ፣ መልካም ምሽት።